ይስጥልኝ አሪፍ ማለት ነው የበኩል
hello እኔ ይስጥልኝ እሺ ሰላም እ፣ አሁን ብር በ- አስገብቼ ነበረ በእናንተ ምን በቴሌ ልለው?
እና እ?
ይሰማዎታል ለምን አ- አዎ ይሰማል አሁን ብር አስገብቼ ነበር በእናንተ በአርስቴ ወደ ቫሞስ እሺ።
account ገንዘቡ ግን ቆርጠዋል አላስገባልኝም
ከምን account ውስጥ ነበር የቆረጠው ከቴሌ ብር እሺ ስንት ብር ነው ስድስት መቶ
እሺ ዛሬ ነው የሞከሩት አሁን አዎ
እሺ ስልክ ቁጥሮት ይሄ ነው የቴሌ ብሩ አዎ ዜሮ ዘጠኝ አስራ ሰባት እሺ ሰማንያ አራት ዜሮ ሰባት ዜሮ ዜሮ እሺ ለምኛችን ስም ይንገሩኝ ቴሌ ብር ላይ የሚጠቀሙበትን
okay ነጋሽ ነጋሳ
ነጋሺ ነጋሳ ነጋሻ
አዎ እሺ የሰጡን መረጃ መዝግበናል አሁን በምንሰጦት ስልክ ቁጥር ም፣ ከቴሌ ብር ላይ የገባሎትን text message screenshot ም።
አንስተው ወደ ቴሌግራም account አችን ይላኩልን
እሺ ስልክ ስንት ነው ዜሮ ዘጠኝ ዘጠና ሁለት አ፣ አስራ ሶስት እሺ ዜሮ አስራ ሶስት ዜሮ አንድ አስራ አምስት አስራ ሶስት ዜሮ አንድ አስራ አምስት እሺ ሀምሳ አስራ ሶስት ዜሮ አንድ አስራ አምስት አ?
መጨረሻው ላይ ሀምሳ አምስት ሌላውን ሀምሳ ልክ አምስት ነው ነው አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ልክ ነው እሺ እሺ ሲልኩ ስምና ስልክ ቁጥርም ያስቀምጡልን